ሄሎ
ሄሎ ሄሎ፣ አቤት።
ሰላም ከአዲስ ሰላም።
አበባ ነበር የምደውለው።
okay፣ እሺ።
okay ጫማ አዘሽ ነበር አይደል? እኛ አዎ ጋር አዎ፣ አዝዤ ነበር። አዎ።
order ሽ ደርሷልና ልልክልሽ ነበር ስንላል።
okay፣ እሺ። እ፣ እንትን እ፣ አድራሻዬ ልንገርህ?
አዎ እሺ። ጎጃም በረንዳ አትክልት ተራውን ታውቀዋለህ?
ጎጃም በረንዳ እዚህ ልላካቸው እና ወደ እ, ዮሐንስ ሞተረኞቹን- ሚወስደው መንገድ ላይ ሞተረኝ- ሞተረኞቹን አሁን ጎጃም በረንዳ ብዬ ላካቸው እና ከዛ በኋላ ያለውን address ለእነሱ እሺ፣ ያስተላልፈን።
እሺ፣ እሺ፣ ይቻላል። እሺ። አሺ ነኝ።